ነገር ማሰራት ቤት ቤት
ሰላም ነው።
አለን ሰላም ነው።
ዳዊት አሰሳ እሺ
voucher code ጠፍቶኝ ነበር። እስኪ ትነግሪኛለሽ?
የምን
ወደ customer የሚገባ የስንት ብር ነው?
የሁለት መቶ ብር ዛሬ ከዛን በትላንትና ወዲያም የሁለት መቶ ብር
እኮ ልይልካ
አዎ
የትላንትና የዛሬ ነው።
ትናንትና ሳይሆን ከትላንትና በፊት ዛሬ ስንት ነው ግን በ-
ዛሬ ሀያ አራት
ሀያ አራት ነው በሀያ ወይ በሀያ አንድ ማለት ነው ሁለት መቶ ብር አዎ ግን እንትኑን ቀኑን በትክክል ንገረኛ።
እሺ ቆይ እዚህ ጋር ጠብቀኝ ልንገርሽ እሺ
የዛሬው ከዛ ይልኛል እሺ
በሀያ ሁለት ነው እሺ እሺ ሀያ ሁለት የዛሬና ሀያ ሁለት አ?
ዛሬና ወይስ ሀያ አሶሳ?
ሁለት አሶሳ ዳዊት አስሳ ካሸር አስራ አምስት ዳዊት cashier አስራ አምስት ከአስራ አስራ አምስት እሺ ከአስር አስራ አምስት ላይ ማለት ነው። ሁለቱ ለመቶ ብር ልጠብቅሽ ወይ?
ችግር የለውም እደውልልሃለሁ።
እሺ እሺ